ሄሎ ጤና ይስጥልኝ ቃል ኪዳን ከቤስት ቤት ምን ልርዳው?
ሰላም ነው። ቃል ኪዳን ዮሐንስ ከጎንደር።
እሺ ጄሪ ትኖራለች?
ጄሪ የለችም።
ና ተስሻ አለ?
ተስፍሻ
ተስሽ ወይ ብሩክ አሉ? አይገናኝም።
ላገናኝ አዎ
ሄሎ ሄሎ አቤት አቤት አ፣ ሰላም ተስሽ ነህ እንዴ? ብሩኬ ነው ብሩኬ
መገመት ነው እንጂ አንተ ደግሞ ገምት።
ሀምሳ ሀምሳ ነው ወዱ ገምት እ?
ብሩኬ ብሩኬ ድምፅ
አግኝተዋል በቀጥታ ወይዬ ዮሐንሴ ተስሽ ስላት እኮ ደግረስ ታገኝ ድምፅ ቀይር ስለዚህ ነው አ፣ እንዴት ነው?
አለው ይመስለኝ እንትን ነበረ አንድ virtual እንዲከፈትልኝ ነበር አንድ ሱቅ የለም እንዴ አዲስ shop ነው አዲስ shop አዎ።
next week ጠብቀን የሆነ shop ኦች መጥተዋል አ፣ ግን ገና available አልሆኑም እ፣ ተጠቀሙባቸው ብለው ከእነሱ እንትን አላ- አልሰጡንም okay ያው እንጂ ስለዚህ መጥተዋል አ፣ አዎ እሱን ትንሽ ጠብቀንና እኔ አ፣ ያሳውቃለሁ ልክ እንትን ሲባል በቃ እንትን የሚባለውን እሳ ዛሬ ቀጠሮ አንተ ላይ የሚገኛንን የምንልከው እየተላከ ነው ወረፋ ላይ ወረፋ ላይ pending ነው
okay አይ እንትን እሺ አንድ ነው እቺ ትናንት የመጣ አንድ ሱቅ ነበረ ወረፋ አ ለትናንት ነበረ ጀሪ ያልደወለችል ዛሬ install ታደርጉልኛላችሁ እ፣ አዲስ ነው አለ አ፣ የነበረ አይ አዎ ጀ- ሱቁማ ወስጃለሁ install አልተደረገም ኪኖ እና አለው shop name አለው user አለ አለው ወስጃለሁ አዎ ላክልኝ አሁን ለብሩክ ብለህ ላክልኝ በቃ እሺ አሁን ኢንተርኔት ያለበት ቦታ አይደለም እንደሄድኩ ልላክል ቀጥታ እሺ በቃ እሺ እሺ እሺ እሺ ማን ይላል